hello እለፍ ጤና ይስጥልኝ። ሰላም ነው?
ሰላም ሰላም፣ ጤና ይስጥልን። ቤት ቤት አ- እንትን ነበር cashout አውጥቼ ነበር ብር ምን withdraw አድርገ ነው?
withdraw አድርጌ አውጥቼ እሺ ስንት ብር ነበረ?
አንዱ ዘጠኝ ሺህ ብር አንዱ ስምንት ሺህ ብር
ቤት ቤት ቁጥር ከይ ነው።
አዎ አዎ ይሄ
መቼ ነበር ያረከው?
አሁን ከአንድ ሰዓት በፊት እሺ ቼክ ላድርግ፣ ትንሽ ጠብቅ። ስንት ሺህ እና ዘጠኝ ሺህ ነው?
ዘጠኝ ሺህ እና ስምንት ሺህ አንዱ ዘጠኝ ሺህ አንዱ ስምንት ሺህ
እሺ ኤፍሬም ነው።
ኤፍሬም አዎ
confirm አድርግ ይላለው። ይገባል። እሺ ትንሽ ጠብቅ ነው።
እሺ እሺ እሺ እሺ፣ መልካም ቀን። እሺ እሺ